እባላለሁ በኩል ነው።
ማናችን ማ
ጉዳዩን የደወሉት እባላለሁ በኩል
ኦኬ። አሁን ደውዬ ነበር ከይቅርታ ጋር ሀና የምትባል አግኝቻት ነበረ እሺ፣
እና ስልክ ቁጥር አጋጣሚ እህቴ ስለሆነ የምትጠቀምበት የደወልኩበትን ሌላ ስልክ አካውንት እንትን እላለሁ ስላለች እሺ፣ በዚህ ቁጥር ቁጥር እንድትቀይር ፈልጌ ነው። አሁን በደወልኩበት ቁጥር መጨረሻው ሀያ ሁለት ነበር የደወልኩት።
እሺ፣ እሷ ቴሌግራምም ዋትሳፕም ሌላ ቦታ ስለሆነ እንትን ያለው አልተከፈተበትም እህቴና የምትጠቀምበት። ስለዚህ በዚሁ በዚህ እንትን በይ እሺ፣ እሺ።
ትነግረታለሽ።
አዎ፣ በዚህ ቁጥር እንይዝልዎታለን።
አዎ በዚህ ቁጥር ያዥው እና እዛ መስልክ የባንክ እንትን information ልክላለሁ ብላኝ ነበር። በዚሁ ላኪ እሺ እናት እሺ፣ እሺ። መልካም